ሄሎ ሄሎ፣ ይሰማል?
አዎ ይሰማኛል።
ተደውሎ ነበር።
አዎ complain ነበሩት አይደለ?
አ አ order አድርጋ ያልመጣ አይተም ነበሩ።
አ
የት ነበር location ኑ?
እ location ኑ አዎ እ
የት ነበር location የሞሉት?
ካራ ቆሬ
እሺ ነገ መቀበል ይችላሉ?
ይቻላል። አ እሺ ነገ እንልክሎታለን። ይቅርታ በጣም በሀያ ሶስት order ያደረጉት ሙሉ አልመጣም።
ምንም የመጣ ነገር የለም።
እሺ እሺ እና